हेलो
ಏನು ಸರ್ ሰላም እንዴት ነህ?
አረ የሆነ ኦርደር ይዤ ሄለው ወይ እሺ
ያለው የት ነው ሚስቴዙና ከአላት ብሎ ምናምን ነው ያለው የት
ሚስቴዙና ስድስት
ምን አልከኝ?
ከስተመሩ ሚስቴዙና ነው ያለው እዚህ ምን ብሎ ነው የገባው? ሲስተሙ ላይ ስድስት ኪሎ
ስድስት ኪሎ እሺ። customer location አስጠይቂ፣ እሱ ባለበት ነው እሺ። pin ማድረግ የለ order number ንገረኝ።
እሺ አንዴ ጠብቂ እሺ
ዜሮ ስምንት ሀምሳ ሰባት
ዜሮ ስምንት ሀምሳ ሰባት ማን ነው ስምህ?
እንግዳ
ዜሮ ስምንት ሀምሳ ሰባት ነው አይደለ?
አዎ
እሺ አስተላልፍልሃለሁ።